እሺ, ለእነኝህ እኮ ምንድን ነው
የ withdraw ያደረኩበት ነበረ አልደረሰኝም፣ እና በተለይ ብር
በቴሌ ብር withdraw አድርገው ነበር።
በአሪፍ ፔይ ማለት ነው።
አሪፍ ፔይ
ከዛ ወደ ቴሌ ብር የላኩ ብር አልደረሰኝም። ብዙ ብር ነው፣ አስር ሺህ ብር፣ አንድ ሺህ ብር፣ መቶ መቶ ብር ምናምን። ትላንትናም ትላወዳም እንደዚሁ ነው። screenshot አድርገህ ላክ ተብዬ ነበር፣ ልክ ያለውኝ ተመዝግቦልኝም ነበር ትላንት
የስሙን ስም አለበት
መሐመድ ሁሴኒማ
የእርስዎን ስም አለበት ልፈልግሎት ትላንት እንደምዘግበው መሐመድ ሁሴን ኢማም መሐመድ ሁሴን ኢማም
እሺ መስፈልግ
እ መስመር ላይ ጠብቁኝ አንድ ጊዜ እያየሁሎት ነው እሺ
እሺ ደመያችን ተላልፎሎታል የሚመለከተው ክፍል እኔም ደግሞ ያስተላልፍሎታለሁ እየታየሎት ነው ጉዳዮች
okay መጠበቅ ነው ያለብኝ አይደለ አዎ መጠበቅ ነው ያለበት እኛ ጉዳዩ ልትፈታ እንደ ቡድን እናሳውቁታል
እሺ
ሌላ የምደርሰው ነገር አለ
እናመሰግናለን ያው በፍጥነት ቢሆን ደስ ይለኛል እሺ በተቻለ ፍጥነት እንዲፈታ ጥረት እናደርጋለን እሺ ስለ ደወል እናመሰግናለን አመሰግናለን ሀሳብ አስተካከል ሰው ድል ተዋጅ ደግሞ መሳምቀን ይዙት
እሺ